Hello ጤና ይስጥልኝ ችብችብ።
አቦ ይስጥልኝ። ሄሎ ሄሎ አይሰማም?
ይሰማል አሁን።
እሺ Order አዘን ነበረ እና ዛሬ ስምንት ቀኑ ስምንት ቀን አዎ
Okay። Refund ም አልተደረገለትም እቃውም አልመጣም።
አልጠሙ Okay ስልክ ሸፍኖኛል?
ደውል አይነሳም። በዛ ላይ ዜሮ ዘጠኝ እሺ ሰላሳ ሰላሳ ሰላሳ እሺ ድጋሚ ሰላሳ አዎ እሺ ሀምሳ ሁለት ዜሮ ሁለት እሺ እስከ ዛሬ አልደወሉም ነበር አላሳወቁም። ደውለው እዚህ ደውለንም ስልክ አነሱም የ- ስልክ ሰጥተው ነበረ
በ- በየትኛው ስልክ ነበር የደወሉት?
ዜሮ ዘጠኝ ሰባ ሶስት ሜል ዜሮ ዘጠኝ አርባ አራት አዎ አርባ አራት ነው።
የመ- የቤትም ደግሞ አለ ይሄ እንትን ቁጥር የመስመር ዜሮ አስራ አንድ አንድ የሚል Okay በሁሉም ደውሎ አልነሳም ብሎትም ሁሉም ደውለናል። አዎ፣ አይነሱም። አንዴ ብቻ ተነሳ እንልካለን አሉ። ከዛ በኋላ አልተላክም። ዛሬ ስምንት ቀኑ Okay በጣም ይቅርታ። እሺ admin እርሶ ነበሩ የታዘዘበት ጊዜ? እሺ መሽተት ነው ማለት ነው ያኔ የታዘዘው? እም።
በስተታ መምታዘን እየጠበቅን ነው። ከኋላ የታዘዘ ሁሉ መጥቷል። አቮካዶ፣ ፓስታና ሩዝ ነበረ።
Okay እሺ admin እርሶ ኖት ወይስ አዎ በማን?
አዎ፣ እኔ ነኝ።
Okay ፓስታ፣ አቮካዶና እ፣ ሩዝ ሩዝ። Okay እሺ አዎ አገኘሁት። እሺ
ከዛ በኋላ መዘናል። ግን ይሄ ባለፈው ሳምንት ነው፣ የዛሬ ሳምንት Okay በ- በተከታ- በተከታታይ ነው የታዘዘው አይደል? እንትኑ ሩዙ አዎ።
በሰላሳ አንድ ነው የሚለው ዛሬ በሰላ May ሰላሳ አንድ May ሰላሳ አንድ ነው ያዘዝነው ሶስቱን።
Okay እሺ ሩዝ እ፣
ሩዝ፣ ፓስታ እና አቮካዶ pineapple ኡን ተቀብሏል።
አዎ እሱን ተቀብለናል።
Okay እሺ እሺ። ስለዚህ አሁን ሶስቱን product ነገ ባስልክሎት መረከብ ይችላሉ።
ነገ እኛ ያዘዝነው ስራ ቦታ ስለሆነ ስራ ቦታ ቅዳሜ ቅዳሜ እንገባ Okay ምናልባት ዛሬ ከተቻለ ዛሬ እንኳ- ዛሬ አሁን እንኳን አይወጣም። አሁን ነግሮኝ አሁን warehouse አያወጡልኝም ብነግራቸው product ያው እ፣ ጠዋት ላይ አደራጅተው የገባውን መጠን አይተው ተገዝቶ ስለሆነ የሚላከው አሁን ላይ እጥረት ሊኖርባቸው ስለሚችል አይልኩልኝም። ቦይስ ፓስታ ግን እ፣ የለም። ለዛ ነው የቆየብዎት። እሱን refund ስላደርግሎት ወይስ ይጠብቃሉ እስከ ሰኞ?
ከሌለ በቃ አድርጉት።
በቃ ሰኞ ይመጣል። መል- መል- ሌላው ነገር ሌላውም ሰኞ ነው አ- ማለት ነው።
አቮካዶ አለ፣ ሩዝም አለ።
okay። ስለዚህ እሱ መቼ ነው የሚመጣ የሚችለው? ሰኞ ነገ ነገ መቀበል ካልቻላችሁ ለሰኞ ነገ ማለት ነው።
አንችልም። አዎ።
ስለዚህ ለሰኞ ስለዚህ- አርጊ ለሰኞ አርጊ ላስገባውና ፓስታውም ካለ ፓስቶም ሰኞ ካለ ሰኞ የሚመጣ ከሆነ ይምጣላችሁ። አዎ አዎ። ግን በመሀል አሁንም እነዚህ ሲመላለስ መሰለኝ እንትን የሚፈጥረው okay።
አሁንም እንዳይቀርብን እሺ እሺ፣ ችግር የለውም እኔ ያስገባለሁ complain ላይ እሑድ ዕለት እ፣ መደወል ይችላሉ ምናልባት ለሰኞ እንዲያስታውሳችሁ።
በዚህ ስልክ አዎ በዚህ በዚህ አይነሳም። አሁን ራሱ ማለት እ፣ ማግኘት አይቻልም በጣም system አንዳንድ እያስቸገረ ስለሆነ ነው። በዚህኛውና በመስመሩ ስልክ መደወል ይችላሉ።
maybe አንተ ግን ላከው እሺ እኔማ complain list ውስጥ አስገባለሁ፣ ግን እንዲያስታውሳቸው ነው እሑድ ዕለት እንጂ com- complain list ላይ አስገባለሁ እኔ ችግር የለውም።
እሺ በቃ እሺ እሺ፣ እናመሰግናለን። እሺ መልካም ቀን።